ጤና ይስጥልኝ። ጤና ይስጥልኝ ፍሬሽ ኮርነር።
አቤት እሺ ከአሪፍ ፔ ነበር የምደውልለው። ሎዛ እባላለሁ። እሺ በአሪፍ POS machine ለተወሰኑ ቀናት ምንም አይነት transaction የፈጸማችሁ አይደለም እና ከዛ ጋር በተያያዘ ያጋጠመ ችግር ካለ ለመጠየቅ ነበር።
የ branch ነው
ምን- ምን አሉኝ? ድምፅ የ branch ነው የ branch ነው ሲኤምሲ branch አይደለም?
ሲኤምሲ ባንክ ስልክ ልስጥሽ የሲኤምሲ አይደለም እሺ እሺ ይችላል። ስልክ ስጡ እንደሚገ ዜሮ ዘጠኝ ዜሮ አምስት ዜሮ ዘጠኝ ዜሮ አምስት ዜሮ አምስት ዜሮ አምስት ስልሳ አስር
ስልሳ አስር እሺ ደንበኛችን አመሰግናለሁ ስለሰጡኝ መረጃ። መልካም ቀን ይሆንልዎ።
እሺ፣ እሺ።
እሺ